ወዬ አንሺ ደወልኩ እኮ ቆይቶ ነው የሚደርሰው ኔትወርኩ አይሰራም ሄሎ ምንቴ ሄሎ ምንቴ ሄሎ ሄሎ ምንቴ ደህና ነሽ ሄሎ
ወዬ አይሰማም።
ሄሎ
ወዬ አዎ አሁን ይሰማል ጠፍሽብኝ እንዴት ነሽ?
አለሁልሽ በ- ራቅ ብዬ ይሆናል ከ- አልያ ከጆሮሽ አንስተሽው ነው የሚሆነው።
አህ፣ store ገብተሻል መሰለኝ GPRS ም አለው
ቃልዬ ላገናኝ ስትቆይ እሺ
ሰኒ የጤና ይስጥልኝ።
እንዴት ነሽ ሰላም ነሽ
ሄሎ ሄሎ
ሄሎ።
ጤና ይስጥልኝ ኧረ ሰኒ ምን ልት ዋዬ ዛሬ ሰራ ቃልዬ
ምን ሆነ ብዙም አይሰማው ሰኒ።
እንዴ ይሰማል አይሰማም ይርቃላ አሁን ይሰማል ሰኒ። የሆነ የተነፋ- የተነ- የተነፋነፈ ድምፅ ነው የሚሰማኝ። ክሊር አይደለም።
ጥርት አይልማ አሁንስ ሄሎ ሄሎ
ሰኒ ሄሎ ወዬ ትንሽ ጥርት አይልማ ሄሎ አይሰማም።
እ ተንቀሳቀሻ